ጤና ይስጥልኝ። ጠብታ አምቡላንስ።
ጤና ይስጥልን። አምቡላንስ ፈልገን ነበር።
እሺ፣ ከየት ነው?
ከአለርት ሆስፒታል ለቦሌ
ለቦሌ የት?
ቦሌ መኖሪያ ቤት ነው?
ካንዱ ካርጎ ፊት ለፊት ካርጎ ፊት ለፊት ምንድን ነው? መኖሪያ ቤት ነው የምትሄዱት? ምንድን ነው?
no no no፣ ሐኪም ነው ሐኪም ዶክተር ነው የልብ specialist
ለመታየት ነው የምትሄዱት?
no እዚህ ላይ ከአቅማቸው በላይ ስለሆን refer ተጽፏል። ይሄን ነው እሱ ጋር communicate አድርጉ።
እ?
እዛ ሆ- ሆስፒታሉ ደውላችሁ communicate አድርጉና ስጨርሱ ደውሉልን።
አድርገን ጨርሰናል እኮ እዛው ላይ የኛ እሺ፣ አሁን የ- የሆስፒታሉን ስም ንገረኝ።
የዚህ አለርት ሆስፒታል እዚህ ዘነበ ወርቅ የምትሄዱበት ቦታ የምንሄድበትን ሆስፒታል እሺ
ነገር ገና